hello ጤና ይስጥልን ቤት ቤት
withdraw ላይ ሶስት መቶ ብር አለ ብታስገቡ በናት
ዛሬ ነው ያደረግከው ወንድም?
አዎ አሁን አስር ደቂቃ ውስጥ
በዚህ አዎ
እሺ፣ አንዴ ጠብቀኝ መስመር ላይ ወደ ንግድ ባንክ ነው ቴሌ ብር ጅማ ቴሌ ብር
ሶስት መቶ ብር አይደል?
አዎ አዎ ሶስት መቶ ነው።
ሶስት መቶ ነው አንድ ጊዜ።
አዎ
እሺ፣ ያው አሁን ገብቷል። እሺ፣ check አድርግ።
እሺ እሺ፣ አመሰግናለሁ።
እሺ፣ እኔም አመሰግናለሁ። መልካም ቀን ወንድም።
እሺ